Hello
አቤት
order አስወጭልኝ።
ለምን?
እ፣ ሶስተኛ order ነው አይደርስልኝም።
Okay ሶስት order ይዘሃል።
አዎ ሁለት ጊዜ ያለው ሶስተኛው ነው የማስወጣው እሺ ንገረኝ የሚወጣልህን።
የሚወጣልኝ። ሰላም ነሻ? ዜሮ ሶስት አርባ አራት አዎ ሰላም ነኝ። ዜሮ ሶስት ድምጽ ያስታውቃል። አርባ አራት ዜሮ ሶስት አርባ አራት እሱን ነው መጨረሻ የተቀብ- ያ- የተቀበልኩት።
እሺ አ፣ ደቂቃው አልሄደም አይደለም?
እኔ ጋር ደማ already ገና ሁለት ደቂቃ ራሱ ሞላ። አርባ ሶስት ነው የሚሆነው።
ቆይ አትዝጋው እሺ። dispatch ልጠይቅልህ።
እሺ።
ሄሎ ብሽራ ወይ ወይ ወጥቶልሃል? እሺ እሺ፣ ሌላ ደግሞ ልንገርሽ ፒን እሺ ንገረኝ።
ዜሮ ሶስት አርባ ሁለት እና ዜሮ ሶስት ሀምሳ ዜሮ ሶስት አርባ ሁለት እና ዜሮ ሶስት ሀምሳ ዜሮ ሶስት አርባ ሁለት እና ዜሮ ሶስት አርባ ሀምሳ አዎ ፒን እነሱን ፒን እሺ ቡስራ ደውለህ ያልተነሳልክ ስልክ ነበር እንዴ?
አዎ ቅድም ነበረች ችግር የለም ሰዓት ይስተካከል ነበር አስተካከል አስተካክልልህ ከዛን ተነሳልህ ግን ደውለህ ድጋሜ አ በሶስተኛው ተነሳለሁ በቃ እሺ፣ መሰረት አነሳችሁ እሺ thank you።
እሺ እሺ